ጤና ይስጥልኝ ቤት ቤት
hello ጤና ይስጥልኝ። የአሁኑ ልጅ ነኝ። ቁጥሩን እየነገርኩ ነው።
ቁጥሬን እያ- ቁጥርን እየነገርከኝ ተቋረጠብህ?
አዎ።
እሺ እሺ ዜሮ ዘጠኝ አሽ አንድ ይጠብቀኝ ልፈተው።
እሺ ዜሮ ዘጠኝ እሺ ሰላሳ ሰባት ሰላሳ ሰባት አርባ ስምንት አርባ ስምንት
ሰማንያ ዘጠኝ እሺ ዜሮ ዜሮ ዘጠኝ ዘጠኝ አዎ ከምሽቱ ስምንት ሰዓት አካባቢ ሁለት ሺ ዘጠኝ መቶ ትላንትና አዎ፣ አ- ማታ ማታ ትላንት ማታ አዎ እሺ
እሺ
ሁለት ሺህ ስንት ነው?
ዘጠኝ መቶ በ SantimPay ን የሞከርከው አይደለ?
አዎ እሺ በቃ process ላይ ነው ይገባልሃል። እሺ ታውቃቸዋለህ ለእነሱ
አለ እነሱ አዎ አሳውቃቸዋለሁ ቶሎ እንዲያስገቡልህ።
እሺ በእናትህ።
የላከው ወደ ዜሮ ዘጠኝ አስራ አምስት አስር ዘጠና ስድስት ሰላሳ ስምንት ነው።
ሰላሳ ስምንት አዎ እሺ በቃ አሳውቃቸዋለሁ ይገባልሃል። እሺ ትንሽ ጠብቅ።
እሺ በእናትሽ እጠብቃለሁ።
እሺ እሺ እሺ አይ አይ መልካም ቀን።
እሺ እሺ ቻው እሺ እሺ ቻው እሺ